ተነስተል ኢንቨስት ቤት ሄሎ እንትን ገንዘብ በእንትን አውጥተን ነበር እዚህ ድሮ በቦቸር በቦቸር እሺ።
እና እንዴት ነው ያንን ብር
ቤስ ቤት ስልክ ቁጥር የደወልክበት ነው
አዎ፣ በዚህ ቁጥር ነው። አዎ እ
አዎ፣ በዚህ ቁጥር ነው።
እሺ ቆይ አንዴ ሊያው ስንት ብር ነበረ
ሶስት መቶ ብር
ዛሬ ነው?
አሁን አሁን አንድ ሁለት ደቂቃ ሶስት ደቂቃ
ቆይ ጠብቀኝ።
አይ
እሺ መመለስ ፈልገህ ነው?
አዎ
እሺ ይኸውልህ ምን ታደርጋለህ መሰለህ voucher history ውን voucher code ኡን voucher history የሚል ላይ ታገኛለህ። መጀመሪያ account history የሚለውን click ታደርግና ከዛ voucher history የምትላለች እና እሷ ጋር ኮዱን ታገኛለህ። የ voucher ኡን code ማለት ነው። X ስልሳ ሁለት ብሎ ነው የሚጀምረው ኮዱ እና እሱን code copy አድርገህ voucher ላይ ነው መልሰህ deposit የምታደርገው።
voucher ላይ voucher ላይ አዎ፣ ወደ ኋላ ተመልሰህ deposit የምትለውን click ታደርግና ከዛ voucher የሚለውን መርጠህ enter voucher code የምትላለች ኮዷን እዛ ጋር አስገብተህ መልሰህ deposit ትለዋለህ።
ማገኘው voucher history የሚለው ላይ ነው እንትኑ አዎ መጀመሪያ account history ብለህ ከዛ voucher history የምትለው ላይ ቀኑን አስተካክልና ታገኘዋለህ እዛ ላይ ኮዱን።
አይ እሺ ሞክርና እምቢ ካለ መልሰህ ደውለን። መልካም ቀን